ሳሚ ሰላሳ ሶስት ሀምሳ ሰባት
ሄሎ
ሄሎ ሳሚ
ወይ የቻኖሊ order ታዞልሃል እሺ የሞተረኛ order ስለነበረ ሞተረኛ የሞተረኛ order ስለነበረ ሞተረኛን ሲያገኙ ነው ይታዘዝ ያሉት ለዛ ነው እና ታዲያ ሞተረኛ ተገኛል እንዲ ሰላሳ ምናምን ደቂቃውላ እዚህ dispatcher ኦች ይታዘዝ ብለው ነግረውት ነበርና ሲያሪሙ ትንሽ ቆዩ አላዘዘም ስላዘዘው ነው ለዛ ነው አላዘዘም ተይባል አሁን ለማንኛውም ተባፈናላችሁ እናንተማ ስሚማ የቅድሙን ወይ ምን አረግሽ እሺ order number ኡን ደግመህ ንገረኝ እሱንም አንድ ልጅ አረ በላት አንቺ እሺ ቆይ ሰማንያ አንዴ አምስት
ወይ ደግሞ አንዱ
ሰማንያ አምስት እሺ
እ ሰማንያ ዘጠና ሁለት
ሰማንያ ዘጠና ሁለት አንድ ደግሞ እና ሰማንያ ስድስት ብሎ ነው የሚጀምረው ያ ሰማንያ ስድስት ዜሮ ዘጠኝ
እሺ ስልሳ ሰባት
ዜሮ ዘጠኝ ስንት
ዜሮ ሰባት እሺ እሺ ሳል አውጥቼ እደውልልሃለሁ